ሄሎ
ሄሎ ሰላም ጤና ይስጥልን። በምን ዩቲዩብ ነው?
አዎ አውቄያለሁ። እንትን ለመመዝገብ ፈልጌ ነበረ እና ከ class መቼ መቼ ነው?
ምን አሉኝ?
ለመመዝገብ ፈልጌ ነበር።
እሺ ስሞትን ማን ልበል
ኤልዳና
ኤልዳና ማን?
ኤልዳና ዘለቀ። ያ እስኬጁልን ማወቅ እችላለሁ እና ይችላሉ። ስልኮትን ይነግሩኛል?
እሺ ዜሮ ዘጠኝ አስራ አምስት እሺ
ሰማንያ አራት
ሰባ አራት ሀምሳ እሺ ከየት አካባቢ ነበር የደወሉልህ?
ከመነን አካባቢ ስድስት ኪሎ
እሺ በአካል ነው ኦንላይን የፈለጉት?
በአካል ስንት ስንት ሰዓት ነው በአካል?
የሶስት ወር ኮርስ ነው ለወር ከአስራ አምስት ቀን ያህል በሳምንቱ ላይ ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ሲኤምሲ ሲኤምሲ ሙሉ- ሚካኤል ኢኮኖሚክስ እ?
ሙሉ ቀን ነው?
አይ ከአስራ አንድ ተኩል እስከ አንድ ሰዓት ተኩል okay እሺ የሚሲቴ
እሺ እ? ሄሎ
አቤት አቤት እሺ የኦንላይን ነው።
ኦንላይኑ ደግሞ በሳምንት ሁለት ቀን በአካል የተማሩትን link እንልክሎታለን።
እም፣ በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረውታል።
okay ስለዚህ የወሩ እኩል ነው የጊዜ አዎ ሶስት ወር ናቸው ሁለቱም። በ credit hour ሰባት መቶ ሀምሳ ብር ነው የምናስከፍለው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
ሰባት መቶ ሀምሳ
አዎ አጠቃላይ የምንሰጠው credit hour ሀያ ነው።
ሀያ okay በ credit hour ሰባት መቶ ሀምሳ አዎ
ስለዚህ መቼ ነው የሚጀመረው?
መጋቢት ሁለት ይጀመራል class የአካሉ ማለት ነው። ኦንላይኑ ደግሞ መጋቢት አስራ ስድስት ይጀመራል።
እሺ አካሉ ነው። ስለዚህ ምንድን ነው አሁን የሚያስፈልገኝ ሌላ?
ይቅርታ ትንሽ ድምፁ ስለራቀ ነው። ምን አሉኝ?
ምን ያስፈልገኛል ሌላ ነገር ማለት document ያስፈልጋል?
ምንም ፍላጎትና ስማርትፎን ካለው ሲማሩ ለመጣ ሌላ ምንም አያስፈልግም።
okay እሺ
ሺድ መዝግቦ
አዎ አዎ
እሺ። ስለዚህ አካል መረጡ ኦንላይን
አይ በአካል በአካል እሺ። ስለዚህ account እልክሎት አለው በምልክሎት account ካስገቡ በኋላ screenshot አድርገው በዜሮ በሰባ አምስት ቤቱ ስልካችን ላይ ይልኩልናል። ስምዎንና ስልክዎን አድርገው
actually አስራ ሶስት ቤት እና ሰማ- ሰላሳ ስምንት ቤት ነው ስልክ ቁጥራቸው ያለኝ።
ሰላሳ ስምንት ይሄ የአንድ ሰው ህይወቱ ነው። ሰላሳ ስምንት ስልክ ሰባ አምስት ቤትም ሞክሬ አለን።
ነበር ሰባ አምስት ማስገባት ያዙልኝ እ?
እ?
ስልኩን ያዙኝ በይ ልንገሮት ወይ ደግሞ በዛው ስልክ ነው text የምናደርግሎት account ኡን።
በቃ okay እሺ በቃ እንደዛ ከሆነ ዛሬ ይዘዋለሁ።
እሺ፣ እሺ።
እሺ እናመሰግናለን። መልካም ቀን።
አሜን። እሺ ጋች